ነሽ እንዴነሽ በሉልኝ ያያችኋት እንደው መልእክት አድርሱልኝ እኔ እንደ ናብዬ እሷን ለጠየቀው ምንም መልስ የለኝም ትቻለው ለሚያውቀው ስራም እንጂ ሰው ችሎ ቤቷን አትበርም ነበር የትም ወፊቷም ስልሽ በላ ስማይ ሰማዬ አይኗና ሳይቀና እንኳን ብዬ አይ አይ ልቤ እምለው አይ አይ ይሄዳል እንዳለው አይ አይ ለሰባስበል አይ አይ ኮከቡን እያየው አይ አይ ምን ይለያየናል አይ እዚህም እዚያ ምድር አይ አይ ያገናኘን እንጂ እውነተኛ ፍቅር